መንግስቱ ቤት ሄሎ ሄሎ፣
እንዴት ነው sister?
እግዚአብሔር ይመስገን። ምን ነበር?
ከቤስት ብራይድ ጋር ገንዘብ በልቼ ማለት ነው።
እሺ፣
እንደ ሶስት ቀን እስካሁን አልገባልኝም። ምንድን ነው ቴ- ቴሌብር?
withdraw አድርገ ነው?
አዋ ስንት ብር ነበር?
ስንት ብር ነበር?
እም፣ ሁለት ሺህ
ሁለት ሺህ ብር አዎ። እስክ ትላንትን እስከ- እነ ቱርክ ተበላሽተ ምን ተበላሽተን እያሉኝ እንዴ!
አዎ፣ ልክ ነው ዛሬ እኮ።
ብቻ ነው በገንዘብ እየበላት ምንድን ነው ቀልድ ተውታ ለሳንቲም ፔ አሳውቀን ነበረ።
እ?
ለሳንቲም ፔ አሳውቀናል።
እሺ አሁን ላኩታ።
ሌላ ጊዜ ያስቸግርክ ነበረ
ዛሬ ብቻ ነው የተጫወት እኮ።
ድሮ ለዛ ይበሉኝ እኮ ነው ነበረ።
ሲስተም ስለተበላሸ ነው። ለሳንቲም ፔ ዛሬ ብቻ አሳውቀን ነው እነሱ የበላው። ሌላ ይበላ እየተሳሳቁ ነው።
ነበረ፣ ይበሉኝ ነበረ። ቻንስ የለኝም።
እሺ ዛሬ- አሁን ግን ይኸውልህ ይስተካከላል፣ ይገባል ብርክ ወደ ቴሌ ብር account ክ እሺ። ትንሽ ጠብቅ እሺ ይሄ ቁጥር አይደለማ፣ እ ይሄ ቁጥር አይደለም፣ በሌላ እኮ ቁጥር ነው።
ወደ አዘዝክበት ቁጥር ይገባል። አዎ ገባኝ።
እሺ እሺ፣ ቆንጆ እሺ፣ sister፣ thank you እናመሰግናለን። እሺ፣ እሺ።